Hello ጤና ይስጥልኝ ቅድስት ነኝ። አቤት ቅድስት ደህና ነሽ?
ሰላም እንዴት
አለሁልሽ። ሀያ ስምንት ስልሳ off time ወጥቶብኝ ነው ቻሉኒ ሀያ ስምንት ስልሳ አሳውቃል አልደረሰልኝም ብለህ
ያው መጀመሪያ አላሳወኩም እንትን ነበርና መጀመሪያ ማሳወቅ አለብህ።
እኮ ዞሮ ዞሮ order ይዤ ይኸውልህ፣
እኮ ከሲምፕል order ይዤ ከሲምፕል ቆየብኝና አሳውቄ ነበር።
እኮ የቻኖሊውን አሳውቀሃል።
ቻሉኒ እየመደ ስለሆነ ለማሳወቅ አልተመቸኝም።
ማሳወቅ ግን ነበረብህ። አሁን ሳታሳውቅ ሳታሳውቅ ማስተካከል አልችልም። አሁን እኔ
እኮ ኖሊ እና ቢጂኤስ on time ይስተካከላል የሚባለው እኮ ሳታሳውቁ እንደፈለጋችሁ ሰርታችሁ በፈለጋችሁ ሳትጨርሳችሁ ይስተካከላል ማለት አይደለም።
እህቴ እኔ ዛሬ ብቻ ይኸው ሳልደውል የቀረው ሌላ ቀን እኮ ደውዬ ነው ማሳወቅ ይናገር አሳውቅልሃለሁ።
አሳውቅኝ